hello hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ከ ChipChip ናቸው።
አዎ ከሶስት ቀን በፊት እንትን አዘን ነበር እና እሺ
ነጭ ሽንኩርት አዘን ነበረ።
እሺ ይመጣል ብላችሁ ነበረ። እስካሁን አልመጣልንም። ትላንትና ያዘዝነውን ግን refund አድርጋችሁታል። refund ል- ዕቃው ስላልነበረ ነው። ስለዚህ እ፣ እስቲ ስልክ ቁጥር ይነግሩኛል።
እ?
ስልክ ቁጥር ይነግሩኛል።
ምን የምን ስልክ ዜሮ ዘጠኝ order አስራ አንድ ያደረገበት። እሺ
አስራ አንድ ሀምሳ አንድ እሺ ሰባ ሰባት ሰላሳ ስድስት
እሺ ዕቃው ስለሌለ ነው ይጠብቃሉ ወይስ refund እናርግሎት?
መቼ ነው የሚያመጣው? እኔ ሪፈንድማ ትናንትና መለሳችሁ። ሌላ የባለፈውን ግን እ፣ መለስም የለበትም።
እሺ ስል ይጠብቃሉ።
አዎ እሺ እሺ እሺ።
እሺ መልካም ምሽት።